ጤና ይስጥልኝ አሪፍ ነኝ ማለት ነው እባክዎ ምን ልርዳዎት?
እንትን አሪስቴ ቆርጦብኝ ነበርና እስካሁን አልተመለሰ። ሁለት ቀን ሆነ።
ከዚህ በፊት ሪፖርት አድርገው ነበር?
አዎ
እሺ አሁን በደወሉልን ቁጥር ነበር ያስመዘገቡት?
አዎ አዎ።
እሺ system ላይ check ላድርግልዎት ትንሽ ይጠብቁኝ። እሺ ደንበኛችን መስመር ላይ ኖት?
አዎ አዎ።
ስለጠበቁ እናመሰግናለን። አ- እንደሚያሳየኝ ከዚህ በፊት ደውለው አስመዝግበው ነበረ።
አዎ
እ፣ የእኛም የ technical team ኦች ለማስተካከል እየሰሩ ነው ያሉት እና እና እስካሁን በተስተካከለ እናሳውቀውታለን።
አልተስተካከለም። እስካሁን ሁለት ቀን ሙሉ ሆነ እኮ።
አዎ ያው ሰሞኑን ያጋጠመ system ላይ የነበረ ችግር ስላለ ተመሳሳይ case ኦች ብዙ ስላሉ ነው ተራውን ጠብቀው እርስዎም ይስተናገዳሉ።
እና እስከ መቼ እንጠብቀው?
ያው እስከዚህ ቀን ማለት አንችልም አሁን ባለው ሁኔታ ግን እንደተስተካከለ እናሳውቀውታለን ደውለን። እሺ፣ ሌላ ጥያቄ አለዎት? እሺ፣ ስለደወሉ እናመሰግናለን። ቀጥሎ ከሚሰሙት በኋላ ስለ አገልግሎት አስተያየቶትን ያስቀምጡልን። መልካም ምሽት።